ጤና ይስጥልኝ ቢጂአይ ኢትዮጵያ ሰላም ነኝ። እባክዎ ምን ልርዳዎት?
ሰላም ነው።
እግዚአብሔር ይመስገን።
አይ ብዙ ጊዜ ዝም ብሎ የታሸጉ ጠርሙሶች፣ ተከፍቶ የተከደኑ ጠርሙሶች ሳጥን ላይ ይገጥመናል እና እሺ ደንበኛችን እ እሺ ቢጂአይ ID ዎትን ይነግሩኛል?
ምን አሉ የቢጂአይ ID
ID ማለት ቁጥሩ ነው አዎ የደረሱት ቁጥር አለ አይደለ በ message
ወይኔ ሰማንያ ስድስት ሰባ ሰባት በሚለው ብቻ ነው የደወልኩት። መልሼ ልደውል ልየውና እሺ አዎ check አድርገው መልሰው ይደውሉልኝ። እዛ ላይ የእርስዎ ቢጂአይ ID አለ።
እሺ። አዎ አዎ፣ እውነት ነው።
እሺ ደንበኛችን